ሄሎ
ሄሎ፣ ሰላም ጤና ይስጥልኝ።
አብሮ ይስጥልኝ።
ወይዘሮ ፍቅርታ አዎ ነኝ።
ከ STEAM for Kids ነበር የምደውልልሽ።
እሺ
እንዴት ነሽ?
አለሁ ይመስገን። ሰላም ናችሁ?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። እሺ እ፣ ጽዮን የ summer camp class ወስዳ ነበር አይደል? July ላይ አዎ አዎ፣ እንዴት ነበር ቆይታዋ?
በጣም በጣም አስደሳች ነበረ።
በጣም ጥሩ ወዳዋለች። አሪፍ በጣም በደንብ ወደዋል።
ጠቅሞታል።
አዎ አዎ፣ በጣም ቆንጆ። ስለዚህ እ፣ October five ላይ የሚጀምር ከዚህ የሚቀጥል እ፣ class አለን weekend ላይ
Okay። weekend ላይ ሰዓቱ ምንድን ነው?
እ፣ ሰዓቱ ከስምንት ሰዓት እስከ አስር ሰዓት ነው። ከስምንት ተኩል እስከ አስር ሰዓት እና ከአስር ሰዓት እስከ አስራ ሁለት አ።
ሰዓት ተኩል
ቅዳሜ ማለት ነው አይደለ?
ቅዳሜ ወይ እሁድ በሚመቻችሁ ቅዳሜ።
ሰዓት Okay። ከስምንት ሰዓት ተኩል እስከ አስር ሰዓት ያለ ስምንት ተኩል ነው ያልሽ?
አ፣ ለቀን ለሁለት ሰዓት ተኩል ያክል ማለት ነው።
እስከ አስር ሰዓት ተኩል ማለት ነው።
አዎ።
Okay እሺ። ከመሀሪም ስለዚህ ጽዮንም ይገባ placement ላይ ያዝልሽ።
አዎ መሀሪ ጽዮንና ቅዱስ አለኝ አንድ አስራ ሶስት አመቱ ነው እሱ እሱም መግባት ይፈልጋል ሄሎ፣ ወይ ሄሎ ሄሎ ሄሎ፣ ወይ ተቋረጠ